Hello ከላይ ያለችዋ location ኗ off ስለሆነች ነው።
off ነች።
አዎ off ነች እሷ። ለዛ ነው እሱንማ on on አደረኩት እኮ off ያደረኩት አሁን ነው።
okay on አድርገው ሲመለሱ ይሰራል። እስቲ ይሞክሩት፣ እንደዛ አድርገው okay እሺ፣ እሺ on ያድርጉትና ይሞክሩት።
ግን አይሰራም። ያው እንደዛ አድርጌ በአንድ- ሌላኛው ስልኬ እየሞከርኩት ነው። መክሬ ሳደርግ አይሰራም። ሌላ ችግር ሊኖር አይችልም።
ሌላ ችግር እንኳን ሊኖር አይችልም። already ጥያቄው location ከሆነ
location ነው የሚለው፣ እንደዛ ነው የሚለው።
አሁን ልክ ካበሩት በኋላ ምንድን ነው የሚለው ሲገቡበት? ድጋሜ ተመሳሳይ ነው። እስኪ ቆይ check አድርጌ እምቢ ካለኝ ልጻፍልክ። አሁን እሺ፣ check ላድርግ እሺ።
ልሞክርና እሺ ይቻላል።
አባ- location ኑን ግን ካልሞሉት ስለሚያስመርጡት ቅድም አዎ፣ ያሳዩት ቦታ ላይ location ኑን መጀመሪያ እና በደንብ አዎ።
እንዲሞሉት ከዛ በኋላ create ያደርጉታል።
okay first እሺ quantity free ይላል። እሺ create አደረግኩ። እሺ እ፣ በቃ check አድርጌ እነግርሃለሁ እምቢ ካለኝ በቃ እሺ እሺ ሰባ እሺ እሺ ቻው፣ እሺ።